ሰላም ነው አባ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
አሁን withdraw አድርግ ብላኝ ነበር የሆነች ሳንቲም።
okay፣ በዚህ ቁጥር ነው?
withdraw አዎ፣ withdraw አድርጌ ነበር confirm እንድታደርጊ ነው።
እሺ፣ confirm አደርግልሃለሁ። አንዴ ጠብቀኝ።
እሺ እቺ በር ጠርዙ ላይ የምገባው ነገር አለ እ ምን አልከኝ?
እ፣ ሊቀንስ ይችላል እሱ እንትኑ ገጭ ክፍት ሁሉ ይላል ክፍት ሁሉ ይላል በሩ ይቀንሰዋል እሱ ነገር እ፣ እ፣ እ፣
ሄሎ እ። ወይ አባ አስራ አራት ሺህ አስራ አራት ሺህ አዎ።
እሺ፣ confirm አድርጌልሃለሁ።
እሺ፣ እሺ፣ እሺ፣ ገብቷል። እሺ፣ እሺ አመሰግናለሁ።
እሺ፣ መልካም ቀን።